የለም አለ። እ እ አምጥቶልኛል ወደ አስገብቼዋለሁ። ሰባን እንደ ሙልዬ ወይና አቶ ሙልዬ የአበበች ኤርጋኑስ ምንድን ነው የሆነው?
አቤት የአበበች ኤርጋኑ ምንድን ነው የሆነው?
አበበች እርጋኑ እ
የእሳቸው እኮ ትርጉ እንትን እግድና ያስፈልገን ብለን አቅርበናል ለተከበሩ አፈ ጉባኤ።
ገብቷል። እግድ አያስፈልገውም ብላችሁ አይደል?
አዎ ምክንያቱም እ
የተፈጸመ ጉዳይ ነው። ቀኑንም አይጠርስም። ፍርድ ቤቱም ያዘዘበትም የለም በቃ እሺ፣ እሺ፣ እሺ።
ብለን አቅርበናል። ይሄ የደቡብ ወይ ሐዋሳ ነው አይደል?
እ
ሐዋሳ ያለችው እ አዎ አዎ፣ እንደዛ።
አዎ።
አ በቃ እሺ፣ አዎ። ዛሬም ደውለው ነበር አይደል? ነግረሃቸዋል? አ እ ነግረሃቸዋል?
አሁን ባለፈው እኮ እዛ reception ጋር ሂጄ አ በአካልም ነግሬያቸዋለሁ። የሰው ጉዳይ የሚታገድ አይደለም።
እ ለዚህም አስተያየት ደግሞ አቅርበናል። እ፣ ባለፈው በቃ ቀሪውን ብታይ ታገኘዋለህ።
እሺ፣ እንግዲህ እሺ።
እሺ እሺ